በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። ልዑል ሆይ ተራሮችን በነፋሳት ፉጨት ውቅያኖሶችንም በቃል እስትንፋስ ታሳድዳቸዋለህ። ሰረገላዎች ሁሉ የእሳት ነበልባል ናቸው።
ሰረገላዎች የእሳት ናቸው፣ የሌጊዮን ጭፍሮች ማይችሏቸው፣ የገሃነም ደጆች ማይችሏቸው። አንተ ብቻ ቅዱስ ኃያል ጌታ ሳመልክ እኖራለሁ ተዋት ማታ ሳመልክ እኖራለሁ ተዋት ማታ
ሰረገላዎች የእሳት ናቸው፣ የሌጊዮን ጭፍሮች ማይችሏቸው፣ የገሃነም ደጆች ማይችሏቸው። አንተ ብቻ ቅዱስ ኃያል ጌታ ሳመልክ እኖራለሁ ጠዋት ማታ ሳመልክ እኖራለሁ ጠዋት ማታ ሰረገላዎች የእሳት ናቸው፣ የሌጊዮን ጭፍሮች ማይችሏቸው፣ የገሃነም ደጆች ማይችሏቸው። አንተ ብቻ ቅዱስ ኃያል ጌታ ሳመልክ እኖራለሁ ጠዋት ማታ ሳመልክ እኖራለሁ ጠዋት ማታ
ሰረገላዎች የእሳት ናቸው፣ የሌጊዮን ጭፍሮች ማይችሏቸው፣ የገሃነም ደጆች ማይችሏቸው። አንተ ብቻ ቅዱስ ኃያል ጌታ ሳመልክ እኖራለሁ ጠዋት ማታ ሳመልክ እኖራለሁ ጠዋት ማታ
በእሳት ሰረገላ ታጥሯል መንደራችን። ገያዞ ያትፍራ አለ ፈጣሪያችን። የጠላትን ምሽግ በቃሉ ይቆርጣል። ከእኛ ጋራ ያለው ከእነርሱ ይበልጣል።
ሰረገላዎች የእሳት ናቸው፣ የሌጊዮን ጭፍሮች ማይችሏቸው፣ የገሃነም ደጆች ማይችሏቸው። አንተ ብቻ ቅዱስ ኃያል ጌታ ሳመልክ እኖራለሁ ጠዋት ማታ ሳመልክ እኖራለሁ ጠዋት ማታ
ከቴማን ተራራ ከፋራን ሲወርድ ጠላት ይጨነቃል በድምፁ ሞገድ ጦረኛ ያበዛም ሞዓብን ሲመታ በአህያ መንጋጋ ሼውን ጥሏል ጌታ
ሰረገላዎች የእሳት ናቸው፣ የሌጊዮን ጭፍሮች ማይችሏቸው፣ የገሃነም ደጆች ማይችሏቸው። አንተ ብቻ ቅዱስ ኃያል ጌታ ሳመልክ እኖራለሁ ጠዋት ማታ ሳመልክ እኖራለሁ ጠዋት ማታ
የጥልቁን መሰረት በንፋስ አስሮታል። ከሰማያት በላይ ዙፋኑን ዘርግቷል። ዘንባባ ይዛችው ግቡ ከመቅደሱ በምስጋናው ስርዓት እንድትቀደሱ
ሰረገላዎች የእሳት ናቸው፣ የሌጊዮን ጭፍሮች ማይችሏቸው፣ የገሃነም ደጆች ማይችሏቸው። አንተ ብቻ ቅዱስ ኃያል ጌታ ሳመልክ እኖራለሁ ጠዋት
አይበዙም እንደ ቃየል ልጆች ሾተ ላንመዝም እንጀራን መግበን እንሰዳቸዋለን በቀልና ፍርድን ለአምላካችን ትተን ሰረገላዎች የእሳት ናቸው። የሌሊት ወፎች መቼ ናቸው? የገሃነም ልጆች መቼ ናቸው? አንተ ብቻ ቅዱስ ኃያል ጌታ ሳመልክ እኖራለሁ ጠዋት ማታ ሳመልክ እኖራለሁ ጠዋት ማታ